ሄሎ ሄሎ ጤና ይስጥልኝ።
አብረስልኝ
እናንተ ካላችሁ አንዴ ያለው ሰው ይገ- በ- በቃ ጌታ እሺ እሺ ነገ። ሄሎ ሄሎ ጤና ይስጥልኝ።
አብሮ ይስጥልኝ።
ዛሬ አል- አልፋታም ዋሲል ከዳን እሺ እሺ ሰዎቹ እንትን ይፈልጋል ደረሰኝ ይፈልጋል መሰልና እና ወርዱበት በቴሌግራም ትልክ ይላክላችኋል አለቻት እንትና ሹፌሯ
ባንስተ
እ?
ተነስቶ ነው ደረሰኙ።
ለእነሱ ሊያስ እንትን ሊሉበት አዎ ያወራርዱበታል የአምቡላንስ አሁን ቦሌ ሚካኤል ድረስ የመጡት ሲቲ ስካን አዎ ምናምን አዎ አዎ አውቄያለሁ።
እነሱን በቴሌግራም በዚህ ስልክ ትልክልናል እ፣ ብሩን ትራንስፈር ስታደርጉ ነው የምንጽፋው። ስለዚህ ብሩን ትራ- ይመለሱና ይመለሱና ተመልሰው ጨርሰዋል። ሄዱ እየመጡ እኮ አምቡላንሱ ነው?
ወጣ ወጣ መጣ።
ወጣ።
በቃ ልክ አዎ።
እዚህ ሲደርሱ እ፣ ደርሰኝ በ- ተቆርጦ ፎቶ አንስቼ እልክልሃለሁ በዚህ ስልክ።
በቃ በዚህ ስልክ ያኛው ቅድም የደወልኩልሽ የኔ ስልክ እሺ፣ ስለዚህ በዚህ ስልክ አዎ።
ላከልህ።
እሺ፣ አዎ፣ በዚህ ስልክ ናቸው።
እሺ አመሰግናለሁ።